ድንቅ ሆና ሳለች ዓለማችን እጅጉን ያጌጠች ህብረ ቀለም ዘር የተዘራባት በጣም የተዋበች ስለምን መረረች ስለምንስ ከፋች? አምላከ የሰው ዘር ሲሰራው ከፍጥረት አልቆ በምድር ላይ ሰልጥና እንጂ በፍቅር እንዳይኖር ተጨንቆ ይሁንና የሰው ዘር መቼ ተችሎ ሲዝገበገብ ለኔኔ ሲሎሆ